hello
ሊያቆሳል
hello ማይ hello፣ እንዴት አደርሽ?
እግዚአብሔር ይመስገን። ሰላም አደርሽ?
እግዚአብሔር ይመስገን። Smart Consulting ነበረ የምደውለው cash register እናንተ ጋር ነበረኝ።
እሺ
address change ነው እና ወረዳ ቀይረን ይመጣላችኋል ብለን ይኸው አል- August ስምንት ያስገባው ነኝ።
እኮ እነሱ ናቸው delivery የሚያደርጉት እማዬ።
እንደዚህ ይቆያል ታዲያ?
delivery ያ በፕሮግራም ነው ወደዛ አቅጣጫ ይዘውት የሚመጡት።
ስለዚህ ዝም ብዬ ልጠብቅ?
አዎ እና የማሽን ቁጥር ንገሪኝ ልንገርልሽ።
እሺ ልንገርሽ፣ ዜሮ ዜሮ
spelling ኡንም የማሽኑ PMA ፒሜ
ዜሮ ዜሮ ሀያ ስምንት ስንት ዜሮ
ሁለት እሺ ሀያ ስምንት ስምንት ስልሳ
ሀያ ስምንት ስምንት ስልሳ ስልሳ እሺ check አድርጌ ላሳው። እንዴ በጣም እናንተ ከዚህ በፊት ጠይቃችሁ ነበራ?
አዎ ባለፈው ጠይቄ እኮ ቆያ ከዛ በኋላ እሺ እነግርልሻለሁ።
እረስቶ እኔ እንዳይሆን እያስተላለፍኩ ነው። ያው እነሱ ናቸው ዝም ያሉት፣ ምንም ማድረግ አልችልም። እኔ።
ግን እሺ ንገሪልኝ እባክሽን እሺ፣ በጣም እሺ።
ሁለት ወር ሊሆነው ነው እሺ እናት፣ ሆነ እንጂ በቃ እሺ